ሄሎ
ሄሎ፣ አቤት።
ሰላም ነው?
ሰላም፣ እግዚአብሔር ይመስገን እንዴት ነሽ?
አለሁ።
አለሁ። መኪና ፈልገን ነበር፣ ምን አይነት መኪና
ባንክ ያለበት
እኮ ምን አይነት የሚመቸ ሚኒባስ ወይ 5L ወይ ዲፎርዲ ነገር አለ? ፋይፌል አለ ሁለት ሺህ ሁለት ሞዴል
ስንት የሚባል
አንድ ካምጭ
በእጅ ስንት ነው?
ዘጠኝ ቀሪው በባንክ ማለት ነው።
እ?
ቀሪው በባንክ ዘጠኝ ካሽ በእጅ
እ፣ የመኪናው ይዘታል
አፍሰትሻ ነው በፍተሻ
ጠርዝ ማዘን ንጹህ ነው።
እ፣ በሹፌር በኩል አለው ጠርዝ አለው።
Okay ንጹህ ነገር የለሽም። D4D ወይ አይናማ
አይናማው አለ ሁለት ሺህ ሰባት ሞዴል አለ
እ።
ሰላሳ ሶስት ነው የሚባለው አንድ ሚሊዮን ነው ባንክ የሚመቻችልን። ሄሎ ሶስት ሚሊዮን ሶስት መቶ ሺህ ይባላል። ባንክ አንድ ሚሊዮን ይመቻችልሃል። ቀሪው በ cash ነው። ሁለት ነጥብ ሶስቱ በ cash
Okay አንድ ነጥብ ሁለት ምናምን ነው እጃችን ላይ ያለውና ለሱ ደንብ ለአንድ ሰው አርባ አምስት ማለት ነው። አንተ
እሺ አባ አንድ ነጥብ ሁለት በእርግጥ D4D የለንም። ከገባ ግን post እናደርጋለን ቴሌግራማችን ላይ
ቴሌግራም እንትን ስላለ እምቢ ስላለኝ ነው።
ማሊባባ dot net ብለህ join አድርግ።
እሺ